ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
እንትን አላረገልኝ ብሎ deposit አላረግልኝ አለ።
እሺ ከቴሌ ብር በቴሌ ብር አዎ ቴሌ ብር እየሰራ አይደለም። ስልክ ሰጦትና ወደ deposit አድርገው እ እ ስልክ ሰጦትና የእኛን ስልክ እ deposit ያደርጉና በዛ በስልኩ እኛ ደግሞ ወደ account ኡ እናስገባሎታለን። ሄሎ ካሽ ካሉት ደግሞ በሄሎ ካሽ ይጠቀሙ።
ቴሌ ብሩ እዚሁ በቃ እዚህ በኋላ አይሰራም።
እም?
ቴሌ ብሩ አይሰራም እንደዚህ በኋላ አይመለስም።
ይሰራል ይሰራል፣ ይጠብቁ።
እሺ እሺ